እና መልሼ ደውዬ አሳውቅዎታለሁ።
እኔ እኮ አንዱን እቃ ወስዶ አንዱን እቃ የሚያቆራርጡት ነገር ምንም hello
አቤት ወይ እንዴት ነህ እግዚአብሔር ይመስገን።
አለሁልህ እ driver ማን ነበርክ እ እ driver ነካ
እ ማን ልበል?
ከቢሮ ነው የደወልኩት driver ማን ነክ እ ዛሬ አልወጣሁም።
አልወጣህም አ ዛሬ አልወጣሁም። ምን ነበር?
በቃ እሺ ማን ነህ ግን ስምክ እ እኔ ሀብታሙ ነኝ።
ሀብታሙ አዎ በቃ እሺ እሺ እደውልልሃለሁ ቆይ አንዴ